ጤና ስፖርት በኮም ለወዳሁት
አይ ቅድም ተቋርጦ ነው ካርድ ዘግቶብኝ እና በአስራ ስድስት ነበረ እንትን ቀኑ ያል ያልሽ
በአስራ ስድስት
አስራ ስድስት ዜሮ አንድ በፈረንጅ ማለት ነው። አሸንፈን ዊን ሆኖ አልተለቀቀም እስካሁን።
እሺ ትኬት ቁጥሩን ይዘውታል።
ትኬት ቁጥሩ ምናምን በቴሌግራም ልኬ ነበረ።
Okay እሺ አግኝተነዋል እኮ እሱ ቅድም ደውለው ነበር አይደል?
አይ ተቋርጦብኝ ሆኖ ነው ለዛ ነው እና ቴሌግራም ሁሉንም ፋይል አሎ
አንዴ
አሁን አንድ
አማን ነው አይደል?
አዎ አማን Y ሰባ ስምንት አምስት
አዎ እሺ ይለቀቅሎታል፣ ይጠብቁ።
እሺ